ሰላም
አቤት ሰላም አደራችሁ።
ሰላም ጤና ይስጥልን። በስ ቤት አብረስልን አንዴ ትኬት ስኬት ታስቸግርሽ።
እሺ ችግር የለም ንገረኝ።
አስራ ሁለት አርባ ዘጠኝ
አስራ ሁለት አርባ ዘጠኝ ሰባ ስድስት ሰባ ስድስት ሰማንያ አራት
ሰማንያ አራት አ እሺ እ ታርሙላል ልወስድ ነው። እሺ አራት ጨዋታ ወጥቶብሃል።
እ አራት ጨዋታ ወጥቶብሃል። ልወስድ ነው።
OK እሺ እሺ እሺ እናመሰግናለን። መልካም እሺ ላምጣ